Hello ጤና ይስጥልኝ ራሄል ነኝ በኮ የምትቀበለው
ሰላም ነው። እንትን ነበረ ጨዋታ አሁን አልነበረም እና cashout ለማድረግ ነበረ እንዲህ ብሎን ነበር።
በኦንላይን ነው የምትጫወትበት?
አዎ ኦንላይን ነው? ሱቅ ላይ ነው?
ቤት ቤት ላይ አይ ኦንላይን እሺ ምንድን ነበር ያስቸገረች ታዲያ? cashout ስ አያበራም ነው ወይስ ቦታውን ነው ያጣሽ?
አዎ ማለት አያበራም cashout የሚል ነገር የለውም።
ነጭ ነው ቀይ አያበራም?
ምንም ምንም የለውም cashout የሚባል ነገር የለም።
እሺ ቴሌግራም ትጠቀሚያለሽ?
አዎ ቴሌግራም እጠቀማለሁ።
እሺ ቁጥር ልስጥሽ እና እዛ ላይ hi በይኝ እና አንዴ screenshot ን ላክልሽ።
እ እሺ እ ስልክ ቁጥር ልስጥሽ? ስልክ አይ ቁጥር እኔ ነኝ- እኔ ልስጥሽ?
ነኝ የምሰጥሽ እ እኔ hi ማለት ስለማልችል አይደለኝም። ቁጥር ልስጥሽ እና ዜሮ ዘጠኝ ዜሮ ሶስት
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ አራት ሰላሳ ሰባት ሰላሳ ሰባት አርባ ሰባት
አርባ ሰባት እዛ ላይ ሀይ በይኝ እና ቆይ ቆይ አንዴ እሺ